Hello hello ጤና ይስጥልኝ። Hello ቪዛ
የት ሄደ ማየት ይቻላል? በሬዲዮ ሰምቼ ነው። አሁን እሺ፣ የት መሄድ ፈለጉ እርስዎ?
እኔ ወደ ሳውዲ ነበር።
ሳውዲ አረቢያ።
እ እሺ፣ በምንድን ነው መሄድ የፈለጉት?
ሽፍርና ሹፌር ነኝ።
አሀ፣ ስራ አግኝተዋል? ከዛ
እ ስራ የስራ እድል አግኝተዋል እዛ